ሄሎ ወይ አርባ አርባ አንድ
እሺ፣ ምንድን ነው?
ቲን
እሺ አይላለሁ።
በዚህ
ፍቅር ነኝ።
ወይ ፍቅር ወይ አብዚ ነኝ። ኧረ ምን ይሻለኛል እያለች ነው። ቤት
ምን ሆንክ?
ዲፖዚት ይዞብኝ ነው። ለዛ ነው
ምንድን ነው?
አለች። ካንስል ካንስል ፈልጎ ነው ምስለኝ።
Okay ማነው ስሙ? አቡበክር አብዛ አብዱ ከሪም ተይሩ አብዱል ከሪም ሀሴት ሀሴት አብዱል ከሪም cancel የሚሆን order ነበር አይደለ?
deposit ይዘዋል።
deposit ይዞበታል። በጥ እሺ፣ cancel ይሆንለታል። እሺ፣ cancel ይደረግለታል። እሺ፣ እሺ ፍቅር የኔ እንዳትረሽው ወይ እሺ ፍቅር አልረሳውም። በፍጹም አርባ አርባ አንድ እሺ አይላለሁ።
እሺ